Good afternoon ካፒታልነት ማሳጅ ግን ከመቼስ ያው ወደ ማሳጅ ክፍል አሳልፈሽ ነበር እና አሁን አያነሱም።
ምን አለኝ አያነሱም።
አያነሱም። እሺ ስልኮትን ላገኝና እንዲደውልሎት ልንገራቸው።
እሺ፣ እሺ።
ዜሮ ዘጠኝ አስራ ሁለት እሺ
ዜሮ አራት ዜሮ አራት ሀያ አራት
ዜሮ አራት ስንት አሉኝ?
ዜሮ አራት ሀያ አራት ሀያ አራት ዜሮ ስምንት ዜሮ ስምንት አ እሺ፣ እሺ እነግራቸዋለሁ።
እሺ